Hello ጤና ይስጥልን። ዋሽንግተን የህክምና ማዕከል
ጤና ይስጥልኝ። የ patient MRI ለማስላክ ነበር። reading
ምናምን
reading የ patient MRI
እዚህ ተነስተው ነው።
አዎ፣ ይዘን መቼ ነበረ?
ዛሬ ነው የተነሱት
Hello
ወይ ዛሬ ነው የተነሱት።
እ፣ እሺ ስልክ ልስጥሽ። የማረግ
እሺ፣ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት
ሰላሳ ሶስት ሳይሆን ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት እ፣ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ፣ አመሰግናለሁ።
እሺ